ሄሎ
ሄሎ ጤና ይስጥልን።
ሰላም ጤና ይስጥልኝ። እማማ
summary እንዲወጣልን ሰጥተን ነበረ።
እሺ
ከደረሰ መጥቼ ልሰደው።
የማሽን ቁጥር ትነግሪኛለሽ?
እሺ
ዛሬ PMA?
የተደወለልሽ ነው? እሺ PMA ሁለት ዜሮ ሁለት ዜሮ ሀያ ሶስት
ሀያ ሶስት ሰማንያ ሁለት ሰማንያ ሁለት ልጠይቅልሽ እና ላሳውቅሽ።
ትደውይልኛለሽ?
አ- አ- እሺ እሺ